ሄሎ ጤና ይስጥልኝ።
እንግዲህ ወደ ፌስቲቤት ዲፖስ አርቡ ወደ ቻባ ውስጥ ሲገባ ሰውን አይመስልም።
ኦኬ ዲፖዚት አድርገው ነበር።
አው ዲፖዚት አድርጌ ወደ ፌስቲቤት
እሺ በዜሮ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ቴሌግራም ላይ ላኩልን ሜሴጁ ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ላይ ሜሴጁን ይላኩልን ቴሌግራም ላይ
ዜሮ ዜሮ ዘጠኝ ስልሳ
ሰባ ሁለት አርባ ሁለት
ሰባ ሁለት አርባ ሁለት ሰባ ሁለት እሱ ቴሌግራም ላይ message ኡን ይላኩልን
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት
እሺ ቴሌግራም ላክ ይዘች
መጨረሻው ላይ ሰባ ሁለት ላይ ይላኩ እሺ እሺ እናመሰግናለን።